ጤና ይስጥልኝ። ከአሪፍ ነበር Hello።
ነው። አሁን ይሰማል ድምፃችን?
አዎ ይሰማል።
እሺ POS ኡን እርሶ ጋር ነበረ settle መደረጉን አዩት?
ምን አልሽኝ?
POS ኡን አምጥተውለት ነው? እርሶ ጋር ነው?
አይ እዛው branch ኡ አካባቢ ስለሆነ እጄ check አድርጌ ነው።
እሺ ስለዚህ ሁሉም se- settle ተደርጓል እዛ ላይ።
settle ተደርጓል። አዎ፣ አዎ።
እሺ እሺ አሳውቃቸውና የአማኑኤልም ስልክ ማግኘት ከቻልኩ መልሼ እደውልሎታለሁ።
እሺ okay፣ ችግር የለም እኔ ያገኘዋለሁ። አማኑኤል ምን ስልክ እየደወልኩ ነው።
እሺ እሺ እሺ እኔ partner ያው partner ኦች ነን እኛ ደንበኛም አዎ አይደለም።
ይ- ይገባኛል፣ ግን እኔ ጋር ስላልነበር ነው ስልኩ።
እሱ ለዛ ነው።
አ- እረዳለሁ ግን እም፣ እንደ partner ነው እና እስኪ ትንሽ offend እንዳይሆኑ በመከራ ያሉ ሰዎች ናቸው።
Okay እሺ።
የ settlement issue ኡ በጣም serious ነው እንደምታውቂው አዎ ይገባኛል። ልክ ነው ደንበኛችን።
እና እስኪ እ፣ ጠንካራ ናችሁ እንትን በሉት። Follow እሺ፣ አድርጉት። እኔም በእኛ በዚህ በኩል follow አደርገዋለሁ። እሺ እሺ፣ እሺ፣ እናመሰግናለን። መልካም ቀን ይሁንልዎት።
እሺ፣ እሺ።